This is interesting. ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሰባት ዜሮ አምስት ስልሳ ሁለት ምን አደረጋችሁ?
hello ምንድን ነው
ምን እ
ምን ምን አንቺው ምንድን ነው ስልክ የማታነሺው?
ልታታብሰው ነው እ
ፊቴን ልታታብሰው ነው ስልክ የማታነሺው እና ደህና ነሽልኝ? ምንድን ነው ድምፅሽ? ምን ውጠሽ ነው? ምንም አልዋጥሽም? ጎረምሳ አልዋጥሽም?
ምን አልሽ?
ባዶ ነው ሆ- ድምፅ ሆድሽ?
ቻው ምን ሆንሽ?
ቻው